አይደለም ይኸው ማረኝ።
hello hello ሀሰን፣
hello hello ሀሰን፣
ሀሰን ሀሰን ነህ? ወይኔ ይቅርታ፣ ሀሰን፣ ሬስቶራንት ይቅርታ፣ ይቅርታ። ይኸውልሽ በ order number ከ BeU ነው።
እሺ በ order number ዘጠና ሶስት ሀያ አራት ሰባ ሁለት ዘጠና ሶስት ሀያ አራት ሰባ ሁለት ሀያ አራት ሰባ ሁለት እሺ አዎ። ታዛችኋል?
አልታዘዝንም
እሺ driver እናንተ ጋር መጥቷል አይደለ?
እስካሁን ምንም የመጣ የለም ሰረሽው ቅድም ደወለች እና finish ካልሽኝ በኋላ ስልኩ ዝግ ስለሆነ ሰርዥው አትስሪው አልሽኝ
OK እሺ እሺ ቆይ መልሼ እደውልልሻለሁ ይቅርታ
አወሱ እንደነዚህ ሰዎች ምን እየሆኑ ነው?